ጤና ይስጥልኝ። ልስፖርት ነው ባኮ የምንረዳው አውርስልኝ እና እንትን ትናንት ዊዝድሮ አድርጌ ነበረ ላይ ማለት ነው ዊዝድሮ አድርገው ነው አድርጌ ነበር። አውሱ አልገባኝ።
እሺ ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
እንዴት ነው ስልክ በዚህ ስልክ ነው ወይስ ሌላ?
ቁጥር የያዙ ዜሮ ዘጠኝ ሰባት ስምንት
ወይ ቆይ አንዴ እስኪ
ዜሮ ዘጠኝ ሰባት ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ስድስት እሺ እሺ